ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ወርዳው
ብሩ እንትን ከ ከሌለ ብር ወደ ውሉ አካውንት አስገብቼው ነበረ።
እሺ
አሁን አሳይኝ።
አያሳይም።
አዎ
እሺ ምንድን ነው የሚሉት?
ዝም ብሎ ዜሮ ነው ብሎክ ም- የሚያሳይ።
ብሎክ ምልክት ነው።
አዎ block block አድርጎ ብሩ ላይ እሺ screenshot አድርገው ይላኩልን ምን ቴሌግራም ላይ።
screenshot አድርጌ
አዎ እሺ